ሄሎ ሄሎ ጤና ይስጥልን።
ሄሎ ሄሎ
አቤት አቤት ይስጥልን።
እ
hello አይሰማም እንዴ?
አሁን ይሰማል። እሺ እንዴት ነው?
እግዚአብሔር ይመስገን።
WePlus Solution ነበረ ምደውልሎት።
ኬት WePlus Solution ባለፈው ተመዝግበው ነበረና
እሺ አሁን ላይ system ለ active እያደረግን ስለሆነ የተመዘገቡ ድርጅቶችን እና አሁን ላይ አንዳንድ ስለ ድርጅቱ ጥያቄ እንትን እንበሉት ብዬ ነው።
በምን ዙሪያ ነበር? ሰላም ጤና We- WePlus application ላይ አ፣ WePlus Solution በሚባል application ላይ ከሀምሳ በላይ service ኦች አሉት። በእነዚያ ሰርቪሶች ላይ advert እንዲደረግ store ኡን እንዲያስተዋውቁ ተመዝግበው ነበረ እና እሱ ላይ እ፣ system ላይ active እያደረግን ነበረ።
እሺ እስቲ በኋላ ወይ ቆይቼ ተመካክሬ ልደውልዎት።
አ- ሀሳቡን እንትን ብለውት ነው ረስተውት ነው።
እ፣ ቆየ ልበል። ይሄ ነገር አሁን መንገድ ላይ በእግር walk እያደረኩኝ በምት እያልኩም አይደለም እ፣ በአካል ነበር discuss ያደረግ ነው።
አዎ agent ኦቻችን እየሄዱ ነበረ እና እንትን ብለው ፈቃደኛ ሆነው ስልክ ቁጥሩን ሰጥተውን ነበረ እና ሀሳቡን አስፈላጊ ከሆነ እኔ ላስረዶ እችላለሁ። አዲስ ረስተውት ከሆነ ምናልባት
በማስታወቂያ ዙሪያ ማለት ነው። እ፣ አዎ አውታር አዎ፣ አዎ፣ እንደ ጂጂ ማለት እንደ ጂጂ app ኡ ላይ እንትን እያለን ነበር። ምንም የሚያስከፍል ክፍያ የለውም። ከኛ ጋር አብሮ ከድርጅታችን ጋር አብሮ መስራት ብቻ ነው።
መልካም። እሺ እሺ በቃ ቢሮ ስገባ ልደውልላችሁ።